hello ሰላም ጤና ይስጥልን ቤት ቤት እሺ ሰላም ጤና ይስጥልኝ።
አብሮ ይስጥልን ሰላም ነው።
ደህና ነው። የሆነ እንትን ትኬት አለ እና ተ- ተበልቶ ነበር እና እሺ
ኦንላይን ነበረ ገና አልተላክም።
ኦንላይን ነበር።
አዎ
እሺ cashier code ኡ ንገረኝ።
እሺ አስራ ሁለት አስራ አምስት እሺ ቆይ አንዴ አስራ ሁለት አስራ አምስት አዎ ሰላሳ አምስት እሺ ሰባ
እሺ ይሄ update ተደርጓል። አንድ team ይቀረዋል። እሱ update ተደርጎ ይገባላችኋል። እሺ እሺ እሺ በቃ thank you አመሰግናለሁ።
እሺ አባቴ